ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ እነ ወይዘሮ ሰላማዊት ነኝ። አዎ ከ STEM for Kids ነበር የምደውልልሽ።
እሺ ምን ነበር?
እንዴት ነሽ?
እግዚአብሔር ይመስገን ደህና ነኝ።
አለን አለን። እ፣ ምስጋናና እያዋብ የ summer camp class ወስደው ነበር አይደል?
አዎ አዎ እንዴት ነበር ቆይታቸው?
ቆንጆ ነበረ። ደስ ብሏቸው ነው የጨረሱት።
እህ፣
እንግዲህ እንደ እግዚአብሔር ፍቃድ በጋን እናስቀጥላቸዋለን ብለን አስበናል።
በጣም ቆንጆ። እኔም እሱ ልነግርሽ ነው የደወልኩልሽ። October okay።
five ላይ የ weekend class ኣችንን እንጀምራለን።
አቻ፣ እሺ አሁን ገና class ስለሚጀምሩ እህ፣ አዲስ ትምህርት ቤት ነው እርግጠኛ ማለት እንትናት ፕሮግራማቸውን አላወቅኩኝም።
okay።
ያንን check ላድርግና እ፣ እንግዲህ እንትን እንላለን okay so placement ላይ ቀን ነው የሚሆነው?
ያዘንልሽ ወይ ቅዳሜ ወይ እሁድ ነው የሚሆነው።
በሚመቻቸው። አዎ መርጣችሁ ኦ።
በሚመቻችሁ ቀን
መልካም እሺ፣ በቃ እንትን እልሻለሁ አሳውቅሻለሁኝ።
okay so placement ልያዝልሽ ወይስ አዎ አዎ ትደውይ? okay እሺ።
ያዝ ያዝልኝና እም፣ እ፣ ጠጋ ካለ ምናልባት እንኳን ከረሳሁት ታስታውሽኛለሽ።
በጣም ጥሩ ችግር የለውም። እደውል- እደውልልሻለሁ።
መልካም እሺ እሺ መልካም ቀን።
እሺ